ሄሎ
አቤት ሄሎ፣ ጤና ይስጥልኝ።
አብሮ ስጠኝ ከችፕችፕ ነበር የምንደውሎት።
አቤት Quaker order አድርገውን ነበረ ለዛሬ።
አዎ አዎ፣ ግን warehouse እጥረት ስላጋጠመ refund ልናደርግሎት ነበረ።
ምን
እ፣ ብሩን ተመላሽ ልናደርግሎት ነበረ warehouse ስለሌለ ስላለቀ። እሺ፣ እናሳውቆት ብለን ነው። ሲመጣ platform ኡ ላይ check አድርገው order ያድርጉ።
እሺ እሺ፣ መልካም ቀን።